ምን ነው ምን
hello ጤና ይስጥልን።
hello
ጤና ይስጥልን። Donkey Tube እግዚአብሔር ይመስገን። እንትን ለ- ለማወቅ ነበር ለመመዝገብ እሺ፣ ለመመዝገብ ነው YouTube
የ YouTube ስልጠና እሺ፣ ምዝገባ ላይ ነው ያለ ነው። ስሞትን ማን ልበል ታሪኩ ይባላል
ታሪማ
በቀለ
ታሪኩ በቀለ
በቀለ አ
እሺ፣ ስልኮትን
እ
ስልኮትን ስልክ ቁጥር 09 12
ዜሮ ዘጠኝ 12 አስራ ሁለት
06 ዜሮ ስድስት
77
ሰባ ሰባት 10 አስር እሺ፣ ኬት ነው የሚደውሉልን?
እ አዲስ ኬት ነው አበባ የሚደውሉልን?
አዲስ አበባ።
አድራሻ አዲስ አበባ ኬ- እ፣ ከምን ላይ ነበር ማስታወቂያውን ያዩት?
አ- TikTok ላይ
በአካል ነው ወይስ በኦንላይን ነው ለመማር ያሰቡት?
አ- አ- እስ- በአካል ነው ግን እንትን ፈልጌ ነበር። አሁን ዋጋው ስንት ምን?
እንደሆነ check ለማድረግ
እ፣ ዋጋው እስከ የካቲት 25 ወይም ደግሞ ዛሬና ነገ 15 10 ሺህ ብር ነው አጠቃላይ ክፍያው ለዛሬና ለነገ ማለት ነው።
እሺ፣ ከየካቲት 25 በኋላ ግን 15 ሺህ ብር ነው። አሁን ልዩ ጨምራል?
discount ላይ ስላለ ነው። አዎ
ስለዚህ በማንኛውም አሁን- ሰዓት መዝ- በማንኛውም ሰዓት አዎ።
መዝገብ መመዝገብ እችላለሁ።
ከየካ- ይች- ይቻላል። በማንኛውም የታ- ሰዓት መግ- መመዝገብ ይቻላል። ትምህርት በአካል- የሚጀመረው መጋቢት 25 ነው።
Okay፣ መጋቢት አንድ አሁን ነው።
ምዝገባ ላይ መጋቢት 25 ትምህርት ይጀመራል።
Okay።
አሁን ምዝገባ ላይ ነን እ፣ እሺ።
እስከ እስከ የካቲት 25 ወይም ደግሞ ዛሬና ነገ 34 percent ልዩ ቅናሽ ስላለ 10 ሺህ ብር ከፍለው መመዝገብ ይችላሉ። አጠቃላይ Okay፣ የሶስት ወር የስ- ክፍያ ማለት ነው።
Okay፣ ሶስት ወር ነው ስልጠናው።
አዎ ሶስት ወር ነው ስልጠናው አጠቃላይ።
Okay፣ የት አካባቢ ነው ነው በስልክ ነው የምመለከው?
እ፣ አያት አካባቢ አያት አደባባይ
በአካል ነው በስልክ ከፍቶ ጎን ላይ መመዝገብ ይችላል።
ለመመዝገብ አሁን በሰጡኝ ስልክ ቁጥር account እንልክሎታለን።
Okay፣ እዛ ስለዚህ ላይ ገ- ክፍያ ክፍያውን ፈጽመው screenshot አድርገው ሙሉ ስሞትን እና ደረሰኙን በቴሌግራም ይልኩልናል ማለት ነው።
Okay፣ እሺ፣ እመጣ- እንትን እላለሁ እመጣለሁ።
እሺ እሺ። ደውል መልካም ቀን